Hello hello hello good afternoon. የመመኝ ከሆፕ ኢንተርቴንመንት ዳይሬክት ደንበኛ የሚለው
የእንትን ማለት ስራ እያለኝ ነበር የረዱ በጣም ብዙ ዝቅ ያለ ነው።
የትኛ ነው ሬዲዮ ጣቢያ ደንበኛ? አዳምጪኝ። ቢዚ በስነ ስርዓት አውሪ።
ቸገሩትኝ
ቸገር እሺ፣ ትንሽ የሲስተም ችግር አጋጥሞና አሁን ይስተካከላል። ትንሽ ቆይተው መሞከር ይችላሉ።
እሺ
እሺ፣ እናመሰግናለን ደዋያችን